ጤና ይስጥልን። ሰላም ነው እና ሰላም ነው እንዴት ነሽ?
ሌላ ሌላ ሰላም እንዴት ነሽ? አለን እግዚአብሔር ይመስገን።
ትናንትና መጥቼ ነበረ ሰመሪ እንዲወጣልኝ እሺ ምን አረጋችሁልኝ? በጣም አስቸኳይ ነው ብዬ ነበረ።
እሺ ነግረሻቸው ነበር? ጽፈሽ ነበር ተመሪው?
አዎ ጽፌ ሰጥቻቸዋለሁ። የ- የኔ ነበር ከላይ እሺ ብዙ customer ስላለባቸው ነው። እሺ ማዬ እኮ እሱንማ ነግራኛለች፣ ግን አዎ።
እንደምትተባበሩ ነግራኝ ነበረ። ትናንትና ማታ ነበር ከእናንተ የወጣሁት።
እሺ check አርጌ ቶር- ቶር የሚል ደ- እንትን check አርጌ ላሳውቅሽና የማሽን ቁጥር ንገሪ።
እም፣ እኮ የማሽን ቁጥር ስላለያዝኩት ነው ጽፌላችሁ ነው የሄድኩት። ለዛ ነው እጅሽ ላይ የለም የማሽን ቁጥር?
እሺ ቆይ አንዴ ጠብቂ።
እሺ
PMA
እሺ PMA ዜሮ ዜሮ ዜሮ ዜሮ ሀያ አምስት
ሀያ አምስት ዜሮ ስምንት
ዜሮ ስምንት
በእናትሽማ አዘረበሽ።
PMA ሁለት ዜሮ ሀያ አምስት ዜሮ ስምንት አይደለም?
አዎ አዎ እናቴ።
እሺ summary ነው የጠየቅሽው።
አዎ summary የዚህን ወርና የዚህ quarter ና እም።
የ- የአንድ አመት እሺ ቅርብ ነሽ? እዚህ አካባቢ ነሽ?
አዎ
እሺ check አድርጌ ላሳውቅ።
በእናትሽ አደራሽን እሺ።
እሺ።
በጣም አስቸኳይ ስለሆነ ነው እናቴ።
እሺ ወይ ደግሞ ነይና እስቲ ነይ፣ ለማንኛውም ይዘሽው ነይ መረጋገቢያ ፎርምሽን እሺ እን- እን- ትናንትና ቀን ሙሉ ነው የዋልኩት።
እኮ ይዘሽው ነይ መረጋገቢያ ፎርምሽን።
እሺ ማ እሺ